ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ እ ኤልዛቤት travel agency ነኝ።
እ ከአሪፍ ፔ ነበር የምደውልሎት።
እህ ከአሪፍ ፔ ነበር የምደውልሎት።
እ አሪፍ ነኝ። እሺ እንዴት ነሽ?
እግዚአብሔር ይመስገን። እ አለሁ፣ ላ- ይመስገን።
ላለፉት ተከታታይ ቀናት ምንም አይነት transaction እየፈጸማችሁ አይደለም እና በፖስት አዎ።
ማሽኑ ዙሪያ ያጋጠማችሁ ችግር አለ?
እ ምንም የለም። እውነት ለመናገር POS ማሽኑ በጣም አሪፍ ይመስለኛል፣ ግን እሺ ተጠቃሚ ነው ያጣ ነው።
እንጂ POS ማሽኑ ላይ ምንም ችግር አልገጠሙትም።
ምንም ችግር የለም። ሰው ምንም የገጠመን ነገር የለም። ተጠቃሚ ግን ያው እሺ።
ቶሎ አንሰለጥንም አይደለ?
አዎ ለዛ ነው እንጂ ፖዝ ማሽኑ እሺ።
ምንም እንትን የለውም። አጠቃቀሙ እሺ።
ቀላል ነው።
እሺ ደንበኛችን የእርስዎን ስም ማን ልበል?
ኤልሳቤት
እሺ ኤልሳቤት፣ እሺ መልካም ቀን ይሁንልዎት።
አሜን፣ አሜን። ቆንጆ